ሄሎ ሰላም ጤና ይስጥልኝ። ቤስት ቤስ ከዳነ ይዋኮም ልርዳው።
አብሮ ይስጥልን። ያልተለቀቀ ካርድ ነበረኝ።
እሺ ትኬት ነው አይደል?
አዎ ቲኬት እሺ ነ- ስጠኝ አንዴ የካሻር ኮዱ ንገረኝ።
አስራ አንድ ሀያ አምስት አስራ አንድ ሀያ አምስት ሰማንያ አራት አስራ ሁለት ሰማንያ አራት አስራ ሁለት አስ- አስራ ሁለት አዎ።
ሁለት ጨዋታ ነው የወጣብህ እና አንዱ ደግሞ void እንትን አለው void የሆነ ጨዋታ አለው።
ምን ምን ምን?
አንድ void የሆነ ጨዋታ ወይም ተላልፎ የነበረ ጨዋታ ነበረ።
እሺ እ፣ በሀያ አራት ሰዓት ውስጥ ስላልተጫወቱ ሙሉ በሙሉ ወጪ ሆኗል እሱ Okay እና እሺ ደግሞ ከሱ ውጪ ሁለት ጨዋታ ወጥቶብሃል። ማንች- የማንቸስተር ዩናይትድ ከቦርንማውዝ የነበረው ጨዋታ እና የባየርን ሙኒክ ጨዋታ ማለት ነው።
ኦኬ እሺ እሺ እነሱ ወጥቶብሃል። እሺ